እሱን በስፋይት ቤቴ ነው የምንረዳው።
እስቲ ቦነስ ካለው ቼክ ለማድረግ ነበር ዘጠና ዘጠኝ
ቆሻ አንዴ ጠብቀኝ።
ይሄ ብቻ ነው ሁሉ ሄሎ እ ሰላም፣ ምን ልርዳ?
እሺ ኮድ እንትን ቦነስ ካለው check ለማድረግ ነበር እሺ ነገ ትነግረኛለህ። cashier code ዋ ዘጠና ዘጠኝ ዘጠና ዘጠኝ B ስድስት እ B ስድስት አይ እሱን ሳይሆን cashier code የምትላለቻ አዎ cashier code እኮ ነው B ስድስት ነው ያልክ።
B ስድስት ይላል አዎ
cashier code ላይ እንትን የለውም ፊደል የለውም ቁጥር ብቻ ነው ያለው። ቁጥር እንደዛ ብቻ።
ከሆነ ሰማንያ ስድስት እሺ ሰማንያ ስድስት ሶስት ሰማንያ ሰባት እ ሶስት ሰማንያ ሰባት
ሶስት ሰማንያ ሰባት አዎ
አላገኛትም። cashier code ዋ አግኝቻት